hello
አቤት አብዷልም እንዴት አደርግ ደህና እግዚአብሔር ይመስገን።
አለን ከቤት ቤት ነው የምደውልልህ እሺ እም፣ አልገባኝም ጥያቄ ከዛ ውጭ ያሉት cashier ኦች እየሰሩ አይደለም ነው መጀመሪያ የሚሰሩ ነበረ
መጀመሪያ እነዚህ አሁን ለምሳሌ እ፣ አዘዞ አንድ ሁለት እሺ።
ሶስት የሚሉት አለው አይደለ አዎ አዎ cashier ኦቹ እነሱ- ማለት ነው cashier ኦች አዎ።
እሺ ከዛ ውጭ አስ- እስ- አምስት ጀምሮ እስከ አስራ ስምንት ያለው እ፣ እ፣ በኢንተርኔት ምክንያት ተዘግቶብን ነበር እና እሺ እ፣ ጎንደር ወደ ጎንደር አካባቢ ነኝ እና እሺ እና እነዚህን ነው ያስከተልኳቸው እ፣ እነዚህ እ፣ ሁለቱን ሶስቱን አራትን አንድም እሺ።
ተከፍቷል መሰለኝ እና ሌሎችን እ፣ password ኣቸውን ስሞክር አይሰሩም እና እህ።
እና አዲስ reset አድርጌ ልላክልህ አ ሌሎችም ማለት ነው።
እሺ ስ- cashier ስንት ስንትን እንደሆነ ንገረኝ ደግሜ እንዳልክልክ የሚሰሩትን እ፣ እንዳላበላሽብህ የላኩልሽ አሁን የለም በ PDF የተላከልኝ አዎ አዎ እነሱ በቃ already ይሰራሉ። ሁለት ሶስት አራት ይሰራሉ።
ከዛ በታች ያሉት ግን ባዶ ባዶ አዎ።
ዜሮ ዜሮ የሚሉት ግን አይሰሩም።
አ
በቃ እሺ እነሱን እንትን ብዬ ልክልሃለሁ። እሺ እሺ ነው።
እሺ እሺ እሺ መልካም ውሎ።
እሺ